ጤና ይስጥልኝ ቤተሰቤ ዲቦራ ነኝ ማኮንደርዳው
የቀጣይ ጨዋታ አንድ ጨዋታ ቀርቶ የነበረና cashout ኡ ስንት ይሰጠኛል? cashout code ኡ ልንገርሽ እና ታይልኛለሽ።
ይቅርታ እንደዛ ማየት አይቻልም። እሺ ሱቅ ላይ ነው የቆረጥከው ትኬቱን? እ
በትኬት እሺ እንደዛ ከሆነ እኛ ማየት አንችልም። እሺ በስልክ ሲቆረጥ ብቻ ነው እንደዚህ አይነት አገልግሎት ያለው።
እዛው ማለት ነው።
እ ቆይ አንዴ ጠብቀኝማ። hello ወዮ አይ አይቻልም አባሺ በ cashier የሚቆረጡ ትኬቶች የ cashout አገልግሎት የላቸውም። በስልክ የሚቆረጡ ብቻ ናቸው።
okay
በቃ ነው።